ሄሎ ሄሎ ጤና ይስጥልኝ አቶ ብርሃኑ እንዴት አለሽ? ሰላም ነው?
አለሁ እግዚአብሔር ይመስገን።
ደህና።
ከሐዋሳ ጥገና ነው የምደውልልህ።
አ ብሩን አላስገባህልኝም።
ውይ በጣም ይቅርታ። ዛሬ መጨረሻ ስድስት ሰዓት ላይ አገባለሁ።
እሺ account ኣችን ታውቀዋለህ? ልላክልህ?
አውቀዋለሁ አውቀዋለሁ።
እሺ እጠብቅሃለሁ።
ስንት ስንት ነው ቀሪዋ ብር?
አም- ቢኒ መጥቶ ያየበትን service charge አለ። እናም እሱ- ደግሞ የከስሬ ጋር አዎ፣ እ?
የፍሪጁን እ፣ ጋዝ ሙሉ ከደረሰኝ እኔ ጋር አለ፣ ችግር የለውም።
አዎ ያኛውንም አስገባው። የቢኒ መጥቶ ያየበትንም አምስት መቶ ብር አለ ማለት ነው።
እሺ
እሺ ለየብቻ ያኛው አስገባው።
አስር ሺህ ቀንሼ
አዎ ያኛው አስገባው።
ያኛውን ለብቻ አስገባው። ይሄን ለብቻ አስገባው።
ሁለቱም ለየብቻ።
አዎ አምስት መቶ እሺ።
ለብቻ አስገባው።
እሺ ስክሪንሻት ላከልኝ።
እሺ እሺ አቶ ብሬ እሺ ቴንክ